ጤና ይስጥልኝ። አሪፍ ብሔረ እዚህ ነው የዋኩ ምንወዶ
ጤና ይስጥልኝ። የሁሉ ስፖርት ነው ምናስ
አሪፍ ቢዎች ነው እንደምኛችን
እንትን አጋጣሚ ከቴሌብር ወደ ሁሉ ስፖርት እየማወቅሽው እሺ፣ አዎ ወደዛ ስልክ እዚህ ቴሌብር ላይ ቆርጠብኛል። እሱ ግን አልገባም።
ከቴሌብሮ ተቆርጧል። ወደ ሁሉ ስፖርት አልገባሎትም።
አዎ አዎ።
እሺ፣ ደንበኛችን ስሞትን ይንገሩኝ።
ሰለሞን አራገው ፈንታ
ሆኖም አራገው ፈንታ።
እሺ፣ ደንበኛችን ቴ- ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ አዎ።
እሺ፣ ገንዘቡን መጠን ይንገሩኝ።
ሶስት ሺህ ሶስት ሺህ ብር
አሁን ነው አይደል የሞከሩት ደንበኛችን?
አሁን አሁን አዎ።
እሺ መረጃውን መዝግቤሎታል ደንበኛችን። አሁን በምነግሮት ቁጥር ወደ ቴሌግራም account አችን የቴሌብሩን ደረሰኝ screenshot አንስተው ይልኩልናል።
okay እ ምኑን ልላክልሽ?
ደረሰኝ የቴሌብሩን ደረሰኝ።
ልላክልሽ?
አዎ እሺ እሺ።
ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት እ እሺ ቆይ ልያዝ። እሺ ዜሮ ዘጠኝ ዘጠና ሁለት እሺ
ሶስት ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ አስራ አምስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
አንድ ጊዜ ቆይማ ላስቸግርሽ። ቆይ እንትን ላይ መዝግብ ያለ እሺ እሺ ላስቸግርሽ እናት አምኝ እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ እሺ ከስር ስልኮትና ስሞትን ያስቀምጡልን ደንበኛችን።
እሺ thank you እሺ ሰዎች ሌላ የምረዳዎት ነገር አለ?
አይ በጣም በቂ ነው እሺ ሰለሞን እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉ ከሚሳምስት ጽዋር ያስቀምጡልኝ። መልካም ምሽት ይሆንልዎት።
እሺ thank you እሺ ቻው